ጤና ይስጥልኝ ኮሚደር
hello
ሁሉ ስፖርት የሚለዱ
አዎ hello
የሰማሁት ነው።
hello ደረሰኝ።
ይሰማኛል ይሰማኛል። አይ እንትን transfer አድርጌ ነበር እና ብሩ ከዛ ማለት ሊወጣ ስላልቻለ ነበር የደወልኩት።
withdraw አድርገው ነው
አዎ withdraw አድርጌ ቴሌብር ላይ ነበር ያደረግኩት ሊሄድ አልቻለም። ከዛ ግን አውጥተዋል። ከሁሉ ስፖርት ላይ አውጥቶ እዛ ላይ ነው እሺ ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ገብቷል ይላኩልን።
ገብቷል። transaction history ላይ ገብቶ ነው ያለው።
እሱን እኮ እሱን ይላኩልን ደንበኛችን የትኛው okay፣ እንደሆነ እሺ፣ አንድ ላይ ይላኩልን
እሺ እሺ።